ಸಾಕು
ಏನು
አቤት ምን እንርዳው?
withdraw አድርጌ ነበረ ከአፍሮ ቢት እና
እሺ
እና አልገባልኝም። ወደ ቴሌ ነበር withdraw ያደረኩት ትላንት ነው።
መስመር ይጠብቁኝ። hello hello withdrawal አንድ check አድርግ። እሺ የቴሌብር ስልክ ቁጥሮች ሊነግሩኝ ስልሳ ሰማንያ አምስት ዜሮ ዘጠኝ ስልሳ ሶስት ሰማንያ አምስት አምስት
ሰማንያ ሰባት ሀያ ስድስት
ሰባት
ሰማንያ ሰባት ሀያ ስድስት
ሰማንያ ሄሎ ሄሎ
እሺ፣ በዚህ ቁጥር የተላከው withdraw የለም። እሺ ከአፍሮ ቢት approve ያስደርጉ።
okay አፍሮ የራሳቸው ጋር አለ?
አዎ እነሱ ጋር ደውሎ approve ያስደርጉ ወደ ጃፓን እንዲላክ።
እሺ
እሺ፣ መስማማት